እንደሆነ የሚረዳ ሳይት ያሱስ ሀይለው ሄሎ ጤና ይስጥልኝ።
እንዴት ናችሁ? ወደ ጤና ይስጥልኝ።
አለክልኝ ተምሩት
አ፣ ቤቶች ማየት ፈልገን ነበርና ይቻላል ይቻላል።
ቤት አ፣ የቱ ጋር እኛ ቂያ ነው
ያ፣ የሶስት ሶስት ቢሮ አለ ልደታ እ፣ ቦይና ገርጅ ማለት ቢሮ አለ።
ኦኬ እና ልደታ ጋር መጥተው ማየት ይችላሉ። ማግኘት ሴልስ ማኖችን አ እና መቼ ይመቻል አሉ።
በቃ ያው ነገ መስባል ስለ እሺ እሺ።
ማክሰ- ማክሰኞ ሮብ አካባቢ ማን ነው አ፣ ወይ ሰኞ ቀን ሰኞ ከሰኞ ይሆን?
አ፣ ሰኞ እንመጣን ያው ቼክ እናድርገን ነው እሺ እ፣ ስልክዎት ይሄ ነው ሊያዘው?
አይ ይሄ ኖርማል ይሄ አይደለም። ኋላ እደውልልሃለሁ እኔ እነሱ ጋር ልሁንና ኦኬ እሺ።
አ፣ እ፣ ከየት ነው ማስታወቂያ አይተው ደወልን?
አይ እኛ እንኳን እ፣ ከሬዲዮ ነው ብዙውን ጊዜ እንትን እንላለን እና በባለፈው ነበር አንድ ላይ ተሰብስበን እ፣ ዱዓ እያደረግን ኦኬ ኦኬ ቤተሰብ ጋር እንትን ያልን እ፣ ቁጥሩን ምናምን ያዝ ነው ማለት ያው በሰማንያ አንድ ሰባ ስምንት ምናምን ሲሉ አሃ ያው አሃ እነሱ በዙ- ዙሪያው ነበር የሆነ ዝም ብሎ በድለላ ምናምን ነገር ኦኬ ኦኬ ሞክረው ነበር። ያ አልሆን የማይሆን ነገር ሲሆን አንዳንድ መረጃዎች እንትን ስን እ፣ በዚህ እንትን እንድምን አንድ ላይ ተሰብስበን ሄደን እንትን ማለት እንዳለብን ኦኬ አሁን የድንገት ነው ብቻዬን የደውትና አንድ ላይ ሆነን የያዝ ነው እሺ እሺ አዎ እንመጣለን።
ይችላል አሁን በዚህ ሳምንት መጣ በጣም ሳምንት መጣችኋለሁ ግን አ- አ- አክ- እንትን ስሞትን እስኪ ማለት ነው ከዚህ ያክል አይ መሐመድ ነው እ፣ ዘ- ተ- እንትን ያልነው ትናንትና ነበር ልንመጣ ያሰብነው።
ኦኬ ኦኬ አጋጣሚ አጋጣሚ አንደኛው ያው እንትን ሚስቱ መ- በመውለድ እንትን ስትል በቃ ቀጣይ ሰኞ እንሄዳለን ብለን እንትን አልን ወሰን።
ቀጣይ ሰኞ ሊያዘው አዎ ለሰኞ ብለናል።
እሺ የበለጠ ደግሞ አንድ ላይ ሆነን እንልሃለን። ያው ለምሳሌ በንብ ያለውን ነገር እሺ መደውል እሺ እሺ። well, thank you.